ሄሎ ጤና ይስጥልኝ ሁሉ ስፖርት ነው እባክዎ ምን ልርዳዎ እንትን ቦነስ አለኝ ስድስት መቶ ምናምን ብር አለኝና ምንድን ነው የሚለኝ ስለብስ አልመድብልኝ አለ
እሽ የሚልዎትን ቴሌግራም ላይ screenshot አድርገው ይላኩልን ስልክ ቁጥር የያዙ ልንገርዎት
እሺ
እሺ ዜሮ ዘጠኝ ሰባ ስምንት
ዜሮ ዘጠኝ ሰባ ስምንት አስራ ስድስት
ዜሮ ዘጠኝ ሰባ ስምንት አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት አዎ እሺ እሺ መልካም ቀን